Mira. Mira. ሰማንያ ዘጠኝ ሰማንያ አምስት
ስልሳ ዘጠኝ ሰማንያ አምስት አዎ ምን ነበር?
ወደሩ ታውጪ ነበር ወደ ተቀጥኛ ባያጣጫ ነው የሚሄደው ወደሩ አሁን ለስካሁን ይቀራታል ወዴት ምን ሌላ ወርደር ደዋል?
ተቀራ ተቃራኒ ተቃራኒ አቅጣጫ ነው ያዝኩት፣ ተቃራኒ ወደ መርካቶ ነው ወደሩ ያዝኩት እና ያዝከውን ንገረኝ።
ደግሞ የሚሄደው ደግሞ ጎፋ ገብርኤል ነው።
እሺ ንገረኝ። ያዘዝከው order የትኛው የመርካቶ ነው ወይስ የጎፋ ገብርኤል ስንት order አዘሃል?
ሁለት order ነው ያዝኩት የኛው እንድት አንደኛው እንድታወጪ ቢሆን ስልሳ ዘጠኝ ሰማንያ አምስት ስልሳ ዘጠኝ ሰማንያ አምስት ነገር ከሰራክ ያለከውን ደግሞ ንገረኝ።
እ ስልሳ ዘጠኝ አርባ ስምንት ስልሳ ዘጠኝ አርባ ስምንት አዎ ማነው ስምህ?
አምላክ አምላክ okay። የሞተር order ኡን እየሰራኩ ነው።
አዎ አዎ የሞተር order ነው ያሰሩት ነው okay፣ በቃ እሺ። የትኛው ነበረ? ስልሳ ዘጠኝ አርባ ስምንት 69 ማለት ነው ወደ መርካቶ መሄደው።
እ ቆይ
ወደ ስልሳ ዘጠኝ ሰማንያ አምስት ነው የምትወጪልኝ እሺ እሺ፣ ቆይ አትዝጋው። እሺ
አይሻልሽ ይቻል
hello በአምላክ ወይ ወይ ወይ ወጥቶልሃል። እሺ ስልሳ ዘጠኝ ሰማንያ አምስት እሺ አባ